hello
አቤት።
ሰላም ጤና ይስጥልኝ። ቴሌዊ
አብሮ ይስጥልን። የ coin ና ቲኬት አልደረሰኝ ብሎ ነበር የደወልኩት።
ስልኮች ላይ ያው ግዴታ balance ያስፈልገዋል ትኬት ለማግኘት። ምክንያቱም ሁሌ ጥ- ስልኮች ላይ balance ካለ ሁሌ ጠዋት ጠዋት ላይ ትኬት ይገባል።
ነው ያ እንድ- coin ለመግዛት ደግሞ ሁለት ቁጥር ላይ ነው። ሁል- በሁለት ብር አንድ አለ፣ በስምንት ብር ስድስት coin አለ፣ በአስራ አምስት ብር አስራ ሁለት coin አለ። መርጦ መግዛት ነው። ስልኮች ላይ ግን የ- ለሱም ያው ሂሳብ ያስፈልጋል።
እሺ እንደዛ ከሆነ እሺ